Hello ጤና ይስጥልኝ። Hello
ምን ጤና ይስጥልኝ ነው አኮት ምን ልርዳ?
የሞላሁት ሳንቲም እ
ምንም ሳለ ወይ ብር ከውስጡ ያልቃል። ምንድን ነው?
እሺ አንዴ መስመር ላይ ጠብቁኝና ልይሎት።
እሺ።
የቤቢን ደንበኛ ስለሆኑ በቀን ሁለት ሁለት ብር እየቆረጠ ሁለት ትኬት ስለሚሰጡት ነው።
ያ
የቴሌቪዥን ደንበኛ እ
እ ምን አልሽኝ?
የቴሌቪዥን ደንበኛ ስለሆኑ
እ
በቀን ሁለት ሁለት ብር እየቆረጠ ሁለቱ ላይ የመሞከሪያ ትኬት ስለሚሰጡት ነው።
እሺ፣ ምናለኝ?
እ
ለዛ ነው
እሺ፣ እሺ።
መቶ ስምንት ትኬት አለት። በመቶ ስምንት ትኬት ድረቱን መሞከር ይችላሉ።
አ
አቋርጭ ይሎታለሁ። በቃ እሺ፣ አቋርጭ ይሎታለሁ።
እሺ፣ እሺ።
እሺ፣ አስተ- አሸናፊ ነኝ። በምን አወቀ? አልችልም ግን አልተነገርም። ወረቡ ወረቡ የአሸናፊ ነኝ ይላል። ዜሮ ዘጠኝ